ሰላም ጤና ይስጥልን። ችብችብ ተባከው ምን ልርዳው?
አንተን ሽንኩርት እየ- የላኩ በመሀል
ምን አሉ?
ሽንኩርት ሽንኩርት አዘው ነበር
አዝዤ ነበር። በእኔ ስም በበላይ ነጋ።
በዚህ ቁጥር
አይ በዚህ ቁጥር ሳይሆን እንደዚህ እስኪ ቁጥሩ ስልክ ቁጥሩን ይንገሩኝ። እሺ ዜሮ ዘጠኝ ሰላሳ አራት
ዘጠኝ ሰላሳ አራት ሰባ ሰባት ሰባ ሰባት ሰላሳ አራት ሰላሳ አራት ሰላሳ አራት ዜሮ ዘጠኝ ነው መጨረሻው።
ዜሮ ሰላሳ ሰባ ሰባት ሰላሳ አራት ዜሮ ዘጠኝ
በላይ ነጋ ነው።
አዎ
ኤልፎራ ነው አይደል?
አዎ
ኦኬ እ፣ ትላንት ነው ኮንክሬት ያደረጉት
እ እ?
ግሩፑን ትላንት ነው ክሬት ያደረጉት።
አይ ዛሬ ዛሬ አሁን
ኦኬ ኤልፋው ክሬት አድርገዋል፣ ግን የዲሊቨሪ መቶ ሀምሳ ብር ቆርጦብዎታል።
አይ ነው እኮ የላኩት